hello hello እናት ሰላም ጤና ይስጥልን። ፍትቤ ሰላም አብረስልን ትኬት check ለማድረግ ነበር የቆየ ነበር።
እሺ cashier code ኣን ትነግረኛለህ?
እሺ እህቴ ዘጠና ዘጠኝ ዘጠና ዘጠኝ
ዘጠና ዘጠኝ ድጋሚ
አ እሺ
ሶስት መቶ አስራ ስድስት
ሶስት መቶ አስራ ስድስት እሺ እሺ መቶ ብር ቦነስ ለቆላል። እሺ
እሺ ውድ እሺ እናመሰግናለን። መልካም አመሰግናለሁ።
እሺ ያውላችሁ አዎ